መላ ኧረ መላ እንደው መላ መላ ኧረ መላ አልፈለገም ፍቅር ካንቺን እንደው መላ መላ ኧረ መላ እንደው መላ መላ ኧረ መላ አልፈለገም ፍቅር ካንቺ ሌላ ቅጠረን ይሉኛል ኧረ መላ ሰዎች ሳይገባቸው ኧረ መላ ትርፍ ቦታ የለም ኧረ መላ ብለሽ ንገሪያቸው ኧረ መላ ተንሰራፍተሽበት ኧረ መላ ባይምሮ የጓዳ ኧረ መላ እንደምን አድርጌ ኧረ መላ ልቀበል እንግዳ ኧረ መላ እንደው መላ መላ ኧረ መላ እንደው መላ መላ ኧረ መላ አልፈልግም ፍቅር ካንቺ ሌላ ኧረ መላ መላ ኧረ መላ እንደው መላ መላ ኧረ መላ አልፈልግም ፍቅር ካንቺ ሌላ ፍቅር በፍቅር ላይ ኧረ መላ እንዴት ይጨከናል ኧረ መላ እድል ያንቺ ነስቶ ኧረ መላ ባይልኝ ይሆናል ኧረ መላ ባይልልኝ ነው እንጂ ኧረ መላ ልቦናሽ ባይረዳኝ ኧረ መላ አንቺስ መቻጣሽው ኧረ መላ ፍቅርሽ እንደጎዳኝ ኧረ መላ እንደው መላ መላ ኧረ መላ እንደው መላ መላ ኧረ መላ አልፈልግም ፍቅር ካንቺ ሌላ መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ኢትዮጵያን የማየው አወደኝ ጠረኑ ቀዩ ጽጌረዳ አወደኝ ጠረኑ ቀዩ ጽጌረዳ አረንጓዴ መስኩ ተራራና ሜዳ የሀገሬ መሬት የተወለድኩባት የሀገሬ መሬት የተወለድኩባት ትዛለኝ ውበቷ ኢትዮጵያ የኔ ናት። መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው እንጀራ በቀዮት ጭኮና ጨጨብሳ እንጀራ በቀዮት ጭኮና ጨጨብሳ ጠላውና ጠጁ አለኛ ልረሳ ቡሄና እንቁጣጣሽ ገና ፋሲካው ቡሄና እንቁጣጣሽ ገና ፋሲካው እስክስታ ጭፈራው ትዛለኝ ፋኖ መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ኢትዮጵያን የማየው ማማር በሀገር ላይ መኩራት በሀገር ላይ ማማር በሀገር ላይ መኩራት በሀገር ላይ ከሀገር ወዲያ ደስታ መኖር ነው ገደል ላይ ይራበኝ ጥማኝም ልኑር ተቸግሬ ይራበኝ ጥማኝም ልኑር ተቸግሬ አጣሁም አገኘሁ እኔስ በሀገሬ መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው ዛሬ ነው ነገ ነው ሀገሬን የማየው መቼ ነው መቼ ነው ሀገሬ